ሄሎ ሄሎ ሰላም ዋልሽ?
አለን እግዚአብሔር ይመስገን።
እንትን cash register እንዲሰራልኝ ከሰጠው ትንሽ ቆይቶ ነበረ።
እሺ አሁን ወይ መድረሱን መጠየቅ እችላለሁ?
የማሽን ቁጥር ትነግሪኛለሽ?
እንትን F ብሎ የሚጀምረው ነው
እ serial number የሚለው ነው አዎ
F ብሎ ዘጠና ሁለት
እ F የሚል ማሽን የለንም።
okay የትኛው ነው ወይ ቆይ አንዴ ይቅርታ እስቲ link ኡን አይተሽ A የሚለው ነው አዎ okay PMA
እሺ PMA ዜሮ ዜሮ PMA ዜሮ ዜሮ ስንት ዜሮ?
ሁለት ዜሮ እሺ
አስራ ስድስት አስር አስራ ስድስት አስር በምን ነበረ ጠይቀሽን ነበረ?
አዎ መጥቼ የነበረ አልደረሰም አልሽኝ ብለሽ ነበረ I think memory ሞልቶ ነው ነው ምናምን ብልሽት ነበር ያመጣሁት እኔ።
እሺ memory ሞላ?
እንደዛ መሰለኝ ያለችኝ ተበላሽቶብኝ ነው እምቢ ሲለኝ ነበር ያመጣሁት እሺ check አድርጌ ልንገርሽ።
okay እሺ
እሺ ልደውልልሽ ቼክ አድርጌ እማዬ።